አይ ወደ አዲስ አበባ ነው ጭነት የለም።
hello።
እዛው አቁመናል።
ጤና ይስጥልን ቤተሰብ ቤት ሰላም ነው?
ብር ሰላም ነው። ብር ትናንት ጊዜ አውጥቼ እስካሁን አልገባልኝም።
withdraw አድርጌ አልገባልኝም። በደወልክበት ቁጥር ነው ሀያ አንድ ቤት
የዘጠኝ ሀያ አንድ ስልሳ አምስት ሀምሳ አስር ነው።
አ
ስንት ብር ነው withdraw ያደረግከው?
አስራ አንድ ሺህ አምስት መቶ ብር
በአመት አንድ ጊዜ ነው ባስራ ምን አካል ትናንሽ ነው። አሁን ለፖሊስ ራሱ ነው ሁሉ
ዛሬ ነው አይደለም?
ያወጣው ትናንት ነው ማታ ላይ ማለት ነው። hello
እሺ እያየሁልህ ነው። ትንሽ ጠብቅ።
እ?
እሺ አሁን ገብቶልሃል። check አድርጎሻል።
አየህ አባ